hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
አልማዝ ከቺፕቸፐር ነው የደወልኩሎት።
እሺ የጥቅል ጎመን order ተረክቧል።
አቤት የጥቅል ጎመን order ዎትን ተረክቧል።
እ፣ አዎ ጥቅል ጎመን አልመጣም እንጂ ድንች ነው አልመጣሎትም ጥቅል ጎመን።
ድንች ነው የመጣው። ድንች ነው አቮካዶ ነው የመጣው።
okay፣ እሺ። ጥቅል ጎመኑን የ- ነገ የት ላስልክሎት?
አቤት ጥቅል ጎመኑን ነገ የት ላስልክሎት?
እዛ ወረዳ ሁለት
ወረዳ ሁለት ጤና ጣቢያ ነው ህዳሴ።
አዎ ልደታ።
እሺ፣ ነገ ይላክልዎታል። መልካም ምሽት።
እሺ